ሌላው ጤና ይስጥልን ተድላ አምቡላንስ ወይንሸት ነኝ። ባኮት ምን ልርዳ እባክሽን አምቡላንስ እንኳን ፈልጌ ነው information ፈልጌ ነበር። ይችላለሁ?
እሺ ይቻላል።
ሹፌር ነበርኩ። ጥቅስ ሹፌር ትቀጥራላችሁ?
እም፣ አሁን ላይ ባለው አላውቅም፣ ግን ምናልባት እዛ ወንጌላዊት አለ ሌላ እ፣ እሺ።
እንትን ነው site ነው ያለው።
እሺ።
ስለዚህ እዛ ሄደህ ማስገባትና መጠየቅ ትችላለህ።
ወንጌላዊ ጫፍ አካባቢ ነው አዎ ያለው?
ወንጌላዊት አ- አጠገብ ያለው ህንፃ አማራ ባንክ ያለበት ህንፃ ላይ ሶስተኛ ፎቅ ተድላ አምቡላንስ ብለህ ስጠይቅ እዛ ጋር ማግኘት ትችላለህ።
እሺ፣ እሺ፣ እ፣ ማ- አስገብተህ ያለውን information መቀበል ትችላለህ።
እሺ። document ኤን ነው የማስገባው?
አዎ እሺ፣ እሺ። እሺ፣ አመሰግናለሁ።
ምንም አይደለሽ።
እሺ